Hello ጤና ይስጥልን ቤት ቤት
ቤቲ cashier ኮድ ልንገርሽ ውጤት ማወቅ ፈልጌ እሺ ይቻላል አስራ ሶስት ስልሳ ስድስት
አስራ ሶስት ስልሳ ስድስት ሰማንያ አራት ሀምሳ ስምንት
እሺ በሁለት ጨዋታ ወጥቶበታል እሺ የጨዋ ቲኬት
lose ነው።
አዎ ልስ ነው ሁለት ጨዋታዎች ወጥተዋል ሌላ አለ አይ በቃ አመሰግናለሁ።
እሺ እኔም አመሰግናለሁ